ጤና ይስጥልኝ ቤት ሰባ ነኝ ባኮ
በእናትሽ ገንዘብ ከአካውንቴ ውስጥ ዊዝድሮ አልኩኝ።
ከቤት ቤት አካውንት ነው ዊዝድሮ ያደረከው?
አዎ ወደ ምን
ወደ ወደ እኔ ስል ስል ቁጥር ነው ዊዝድሮ ያልኩኝና
ወደ ምንድን
ወደ የእኔ ስል ቁጥር ነው እኮ በቴሌ ብር
አዎ በቴሌ ብር ነው withdraw ያልኩኝ። እስካሁን ደግሞ አልደረሰኝም ገንዘቡ processing ይላል።
እሺ እሺ። በዚህ ስልክ ቁጥር ነው የምትጫወተው?
አይ ሌላ ስልክ ቁጥር ነው ዜሮ ዘጠኝ እሺ። ዜሮ ዘጠኝ ሰባ አምስት ሰባ አምስት እሺ
ሰባ አንድ እሺ
ሀምሳ ሶስት እሺ።
ሰማንያ ሶስት
ስንት ብር ነው እ፣ እንትን ያልከው?
ስድስት መቶ ብር ስድስት መቶ ብር። እሺ
አዎ።
መቼ ነበረ?
ከትናንት ወዲያ ሀያ ስድስት ለታ ነው ተ- ከትናንት ወዲያ።
እ?
እሺ